Hello No
አቤት
አሁን ልንገርህ ዜሮ ዘጠኝ አሀ አምጣው እስክሪብቶውን አሹ ዜሮ ዘጠኝ ስልሳ ስድስት
ስልሳ ስድስት ሰባ ሁለት
ሰባ ሁለት ስልሳ ስድስት ሰባ ሁለት ሀያ ሰባት ሀያ አራት
ሰባ ሁለት ሀያ ሰባት ሀያ አራት እሺ
ዜሮ ዘጠኝ ስልሳ ስድስት ሰባ ሁለት ሀያ ሰባት ሀያ አራት እሺ አበባ ብለህ ደውልላትና አበባ።
በደንብ በደንብ አሁን የነገርከኝም በደንብ ንገራት እሷ።
እሺ እሺ መልካም ጊዜ ነው።
Thank you